Installing airspace, I'm right now welcome ልርዳው። ጤና ይስጥልኝ።
ሄሎ
ይሰማል።
እንትን ነበር ልኬ ነበር እኮ ያልሽ- ያልሽኝ ነገር።
ስክሪንሻት አንስተው ልከዋል።
አዎ ከላኩት ወጣ። አሁን ላት ምናምን ያደርጋል ሙሉ ከሙሉ ስሞት ጋር አንድ ላይ አድርገው ነው የላኩት።
ሙሉ ስጡ። አሁን ልከዋ- ልከዋለሁ ግን ይኸውልሽ ይኸውልሽ
እሺ ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን ከሌላው ለመለየት እንዲመቸን።
ልኬዋለሁ። በጣም ይኸው- ይኸው ልኬዋለሁ።
ማን በሚል user name ነው የላኩት?
እ፣ በዚህ ነው በዚህ ስልክ ነው የላኩት እና ቴሌግራም ማለት ነው
እኮ ስለዚህ ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን። ሱ ቁጥሩ እ፣ የቴሌግራሙ ስም ነው ያልሽ
ስሞትን አ
የቴሌብር ስሞትን አንድ ላይ አድርገው ይላኩት ፎቶ ጋር
እሺ ተልከዋል ግን እዩት እዩት